የተበላሸው። በቃ እንግዲህ አንዴ ከተበላሸ እኮ ነው። ሄሎ ሰላም፣ ከችፕችፕ ነበር ምደውለው። የሮማን ስልክ ነው አይደለ? ይቅርታ፣ አቮካዶ ላይ ቅሬታ አቅርበው ነበር። እርስዎ member ውስጥ ያሉት እርስዎ member ውስጥ ቅሬታ አቅርበው ነበረ አቮካዶ ላይ እ
ምን ብለው
አበበ
ምን አለ?
አቮካዶ የተበላሸ ነው ብለውን ነበረ።
እሺ አጠቃላይ የተበላሸ ነው የእርስዎ ምናምን ሲራከቡ
እኔ ክፍለ ሀገር ነኝ ያለው ሰው ነው የወሰደው።
ኦኬ ለሰው ነው የሰጠሁት። እዛው ኦኬ ቢሮ።
ያ ሰው ነው የተቀበለው።
አሃ፣ ሌሎች ጋር ደውዬ እሺ እሺ እሺ